ልጅ አለ
ከስተመሩ ስልክ አያነሳም።
የየትኛው
የስኳር በርገር
ንገረኝ። ኦርደር ነበር
ስልኩም ካወጣላ አሁን እየተናገሩበት ነው ምናምን ምናምን ብላ ሌላ ነገር ታወራለች።
እሺ ንገረኝ። ኦርደር ነበሩን
እ ዘጠና ስንት ነበር? ዘጠና ዘጠና አንድ ነው ዘጠና ዘጠና ሁለት ሎድ እያደረገ ነው።
እሺ
እስ በእኔ ገብተሽ check አድርጊ።
እሺ ልጅ አለ ኦልራይት ባይ
ባይ ማለት እንዴ
check ላድርገው ብዬ ነው። በዛው አስተላልፍልሃለሁ እኮ ብዬ ነው።
እና ስ- ከስንት ደቂቃ ከአስር ደቂቃ በኋላ ልደውልልሽ።
ከአስር ደቂቃ በኋላ ነው
እሺ አስራ ሁለት ብለህ ያዘው። አሁን ፈልጌ connection ኡ ከፍቶ ምን ብሎ ስኪል ያለው ታይም አስራ ሁለት ደቂቃ በለው።
እሺ እሺ ከኦስካራ ባልድራሱ
አይደለም ኧረ ገርጂው ነው።
የገርጂ ኦስካር አ እሺ ባይ